ጤና ይስጥልን።
እንደምን አደራችሁ?
እግዚአብሔር ይመስገን።
ደህና አደራችሁ? ከፌዴሬሽን ምክር ቤት ነው የምደውለው።
እሺ የጉዞ ፍቃድ ጠይቀን ነበር።
የማን ነው?
ዳቤ ነበር። የተከበሩ አታገኙ IPU እም?
IPU
ማን አለ?
የተከበሩ አታገኙ IPU እሺ መቼ የተ- ነው የተጠየቀው?
ባለፈው ሳምንት ነው የላክነው።
ሳምንት ሐሙስ ዕለት ነው። ሐሙስ ዕለት አዎ፣ ሐሙስ ዕለት ሮብ ዕለት ነው በኢሜል የላክ ነው።
እንዳይጠብቁ። የት ነው የሚሄዱት?
ጄኔቭ ስዊዘርላንድ ጄኔቭ
እሺ አልወጣም።
አልወጣም ደርሷል ግን ደብዳቤ አይደል?
አዎ።